ቃል ኪዳን ነኝ ከቤተሰቤት የምንረዳው ሄሎ ሄሎ ሰላም፣ እንዴት ነሽ? እ፣ ድምፅሽ ይቆራርጣል። ይሰማሻል? የኔማ አዎ ይሰማኛል። እንዴት ነት?
አለው አለው። እ፣ እንትን የሆነ የወጪ ጥያቄ ነበረኝ ትላንትና ማታ ያዘዝኩት ስንት ብር ነው?
እ፣ በዚህ ስልክ አይደለም ግን
እሺ ስልክ ቁጥሩን ንገሩኝ።
ዜሮ ዘጠኝ ሀምሳ አምስት ዜሮ ዘጠኝ ሀምሳ አምስት ዘጠና ሶስት እሺ ሰላሳ ስድስት እሺ አርባ አራት
ስንት ብር ነው?
ሁለት ሺህ አምስት ብር
እሺ አንዴ መስመር ላይ ጠብቁኝ።
እጠብቃለሁ። ሁለቱም ነገር ደግሞ እንደምታገኝ ገዢ እኮ ነኝ።
እኔም በጣም ቆየዋል። በጣም ቆየ ወይ እንትን ይቀይር ይሆናል። አሁን በፊት ብር ገዛና ፓኬጅ እዛና ፓኬጅ ወደ እንትን ይቀይራል ወይስ እሺ ወደ ዜሮ ዘጠኝ ሀምሳ አምስት ዘጠና ሶስት ሰላሳ ስድስት አርባ አራት ነው የሚልኩት።
አዎ
እሺ አሁን ገብቶሎታል። check ያድርጉት።
እ፣ አዎ thank you፣ እሺ አመሰግናለሁ።
መልካም ቀን። እሺ እሺ እሺ